ሄሎ ጤና ሄሎ ይስጥልኝ መልሳል። አቤት ጤና ይስጥልኝ።
እ ጤና ይስጥልን።
እግዚአብሔር ይመስገን። ምን ልታዘዝ?
በይሆን አምሳ ብር አምሳ ብር ምን ነው ይገባልህ? አንዳንድ ቀንማ
ሽልማት ነው
አዎ ሽልማት ምን ነው ይደርሰኝ።
ያው ተጫውተው ሲያሸንፉ ነው የሚሸለሙት እኮ እ እንዲያው አንዳንድ ቀንማ በይሆን ብሸለም እ ዝም ብሎ በቃ መክሰር
ያው ተጫውተው ካላሸነፉ እንዴት ይሸለማሉ?
ኧረ ማሸነፍ ምን ያስፈልጋል። ለዛ ነው እዛ ነው።
አንዳንድ ቀንማ እሺ እሺ በቃ እሺ